Hello፣ አቤት።
ውባዬ እኔ ራሴ ነኝ።
አዎ፣ በራሱ ደውዬልሽ ነው።
በቃ ይሄ ደግሞ የሚያሳየው የቢሮ ስልክ ነው።
አዎ የቢሮ ስልክ ነው። አዎ አዎ።
ስለዚህ አዎ ይሄንን አሁን የቢሮ ስልክ የለም እናንተ ጋር።
አዎ፣ የለም። አዎ አዎ፣ እዚሁ ራሱ ላይ እየተሞላ ነው።
በቃ ይሄ አሁን አስራ ስምንት አስራ ስምንት ቤቱን app እንትኑን download ታድርገው ስልኳ ላይ ማለት ነው app ኡን። ከዛ ሁልጊዜ on ታድርገው። data የምታበራው የዚህኛውን ስልክ ነው እ አወል hello አወል